ጤና ይስጥልን ችክችክ hello hello አቤት ሰላም ሰላም
ትናንትና በ individual አስቤዛ እንትን አርጌ ነበረ order አርጌ ነበረ በዚህ ስልክና እሺ
ምንም እንትን የለም ሂሳቡ ተቆርጧል ምንም notification ግን አልመጣልኝም እስኪ ስልክዎትን ይንገሩኝ እስኪ ሰላሳ ዜሮ ዘጠኝ ሰላሳ ሰላሳ ስድስት እሺ
ሀምሳ አምስት ስልሳ ሁለት ስንት አሉ
ሀ- ሀምሳ አምስት ስልሳ ሁለት ሀምሳ አምስት ስልሳ ሁለት አዎ ምዕራፍ እሺ አንዴ
ተገባምሽ
ምን ነበረ ያዘዙት
ብዙ ሽንኩርት ምናምን ካሮት
በኢንዲቪዥዋል ነው አይደል
አዎ
ይቅርታ ቆይ እስኪ አንዴ ፕሮዳክቱን ያሳየኝ አይደለም እስኪ መድል ደሉት አላይቀጥልም እንደዛ አላችሁ። አዎ፣ አሁንም ዝም ምንም ምላሽ አልሰጠኝም።
እሺ እስኪ አንዴ ጠብቁኝ ሁለት ደቂቃ ልደውልልዎት መልሼ
እሺ እሺ እሺ